ትንሽ ጊዜ ያስፈልጋል ለማስረዳት እ- ማለት ነው። ለዚህ ሴንተር ፎቶ ሄሎ hello አቤት
ሰላም hello።
ጤና ይስጥልኝ። እንዴት አረፈድክ? hello አ አ hello ከ Stanford Kids ነበር ደውል ከ Stanford Kids ነበር።
ከምን ከምን hello አቤት Stanford Kids ወይ ደግሞ የ computer programming training ስልክህን እሺ፣ እሺ።
አስታውቅልን ነበር ተጨማሪ አስታወስከው?
አ አ
እሺ ከዚህ በፊት መረጃው ነበረ ወይስ ያለውን ነገር ትንሽ explain ላድርግልህ?
የለኝም የለኝም መረጃ የለኝም
እሺ እ፣ የት አካባቢ ነህ ያለኸው አንተ?
እኔማ ባህር ዳር
ኦ፣ እሺ እኛ አሁን ላይ እየሰጠን ያለ ነው አዲስ አበባ እ፣ ጅጅጋና መቀሌ ነው። ምናልባት ወደዛ አካባቢ ስንመጣ ደውለን እናሳውቅ።
okay እሺ እሺ
እሺ አመሰግናለሁ አባት። መልካም እሺ